አየኝ የስራዋን ስታት አልልም አትያው መበደሌ ብረግም ራሴ ነው ለዚህ ያበቃኝን ክፉ ድሌን ጠብቃ ጠብቃ ዛሬ የሰው ብትሆን ቢሞት ሕልሜ እሷም ውለታ አለ ሳያፉት የደለሰው ዕድሜ ለጊዜው ቢጎዳ ውስጤ ክፉ ነሽን ያልላትም ብትወስን እውነቱ አላት ልክ ናት በሷም አልፈርድም እኔ ግን ምንም አልሰራም ልመለስ እዚያው በርሬ ለፍቅር እሷን ፍለጋ ገስግሶ በመጣ ውሬ ለፍቅር እሷን ፍለጋ ገስግሶ በመጣ ውሬ